ጤና ይስጥልኝ።
አብሮ ይስጥልን።
ከቢጃ ኢትዮጵያ ነው የምደውልልዎት።
ቢጃ ኢትዮጵያ። እሺ።
ባሪያ ግሮሰሪ ኖት?
አዎ።
አዲስ የቢጃ የመለያ ቁጥር ልከን ነበረ። text አልደረሶትም በስልኮት።
እስካሁን የደረሰኝ የለም።
እሺ ለ- የያዙት ልንገሮት።
እሺ።
ሀምሳ አንድ
ሀምሳ አንድ
ምን አለኝ?
ሀምሳ አንድ
አዎ ከዛ አስራ ስድስት አስራ ስድስት
ሰማንያ አምስት ሰማንያ ሰማንያ አም- ሰማንያ አምስት
ስልሳ ዘጠኝ
እሺ። ሰማንያ አምስት ስልሳ ዘጠኝ የአዲስ የቢጃ የመለያ ቁጥሮት ነው። መልካም ቀን።
ስልሳ ዘጠኝ መጨረሻ ማለት ነው።